hello ጤና ይስጥልኝ።
hello እ
ሰማንያ አንድ ሰማንያ ስምንት ላይ ፍሊክስ ደውለው ነበር።
እ
ሰማንያ አንድ ሰማንያ ስምንት ላይ ፍሊክስ ደውለው ነበር።
መቼ እ ይሄ የስራ ስልክ ነው።
ትናንት የስራ ስልክ ነው።
የእሷ
የስራ ስልክ ነው። ዝም ብሎ መደወል አይቻልም።
የትና
እ
የትና ቁጥሩ hello